ሰላም ጤና ይስጥልኝ ችርችር እንዴት ዋልሽ? ዱቄት ጉሬት አርገረ አያሳየኝም። ብር ቆርጧል ግን አያሳየኝም። ጎድም አልደረሰኝም።
ይንገሩኝ እስኪ።
ዘጠኝ አንዳንድ
እሺ አምስት እሺ
ሰባ ሰባት ሀያ ሶስት
ሰባ ሰባት ሀያ ሶስት
እ፣ ብስራት ነው እንትኑ admin እኔ ሚሚ ብዬ ነበር create ያደረኩት ግን ብሳር ገብቻለሁ።
ቆይ እስኪ አንዴ ይቅርታ።
receive ብሎ እኔም ዱቄት እሱ ነው የሚያሳየን። ብስራት group ጋር አዎ፣ ገብተሻል?
ብስራት ነው ገብተዋል።
አዎ፣ እንዴት ነው እሱ ወሎ ሰፈር እኔ ቲፕ ነኝ። እንዴት ነው የሚሆነው?
okay፣ አያውቁትም ብስራትን።
አላውቀውም።
okay፣ ዝም ብለው ነው የገቡት።
እኔ create እያደረኩ ነበር መግባቱን ራሱ ራሴ create ሳደርግ ነበር።
ቆይ እስኪ ለብስራት ልደውልና
እ፣ እ፣ ብሩን የሚፈልግ ይልክልኛል።
ከሆነ product ኡን ወስዶ እ፣ ለእርሶ refund እንዲያደርግ ብሬን፣ እሺ፣ ላዋራው አንዴ።
እሺ፣ እሺ፣ እጠብቅሻለሁ።
ልደውል እሺ እሺ፣ እሺ።